Hello
ሰላም ጤና ይስጥልኝ።
ሰላም
ሰላም ጤና ይስጥልኝ።
አብሮ ይስጥልን።
ከአዲስ Outfits ነው የምደውልልሽ። ባለ አራት ፍሬ ሽቶ አዘሽ ነበር።
ያው ከስንት ቀን በፊት ነበረ order ያደረኩት። እስካሁን ዝም ስትለኝ cancel አድርጌው ነበር።
Okay እና አሁን ማዘዝ ትፈልጊያለሽ?
እ፣ አይ አሁን አልፈልግም። sorry እሺ፣ እሺ እናመሰግናለን።